ጤና ይስጥልኝ አርፍቴ ረዴት በኩም ሎዶ
የለም ይሰማል ደንበኛቸው
አለኛ የለኝ
ደንበኛቸው አማርኛ መናገር ይችላሉ?
የለም
አማርኛ መናገር ይችላሉ ደንበኛቸው?
እ?
አማርኛ መናገር ይችላሉ?
የለም አማርኛ እሺ፣ አንዴ መስመር ላይ ጠብቁኝ።
እ?
መስመር ላይ ጠብቁኝ አንዴ።
እዬ okay እ